ወግ ደጋግም እያለች ነው።
ሄሎ ጤና ይስጥልን ቤት ቤት ሄሎ ሄሎ ጤና ይስጥልን ቤት ቤት
ከክሮም አካውንት ላይ ውስጥ አድርጌ ነበር ብር እሺ እ ወደ ቴሌ ብር ግን አልገባልኝም።
የደወልክበት ነው የቤት ቤት ቁጥር አህ
ቼክ ላድርግልህ አንዴ መስመር ላይ ጠብቅ ብርም እንዴት
ስንት ብር ነበረ ይቅርታ ሁለት ሺህ ብር
ትናንት ነው አይደለ አህ ማታ ላይ
okay በ voucher ነው የሞከርከው እሺ
okay voucher process ኡን ታውቃለህ አይደለ ወደ Best Bet ለመመለስ እ እ process ኡን ታውቃለህ ወደ Best Bet ለመመለስ በ voucher አላውቀውም።
እሺ ልንገርክና እሺ መጀመሪያ account history ላይ ግባና እህ ቀጥለ voucher history
ምን ምን voucher voucher history እሺ
ከዛ voucher history ላይ start date እና end date የሚል ይመጣልሃል እ
ቀኑን ታስገባለህ የትናንትናውን ቀን እስከ ዛሬ ስታደርግ ኮድ ም።
ያለው ሁለት ሺህ ብር ኮድ ያለው ይመጣልሃል ስድስት okay።
digit ነው ኮዱ አህ እና spelling አለው መሀል ላይ okay እሱን deposit voucher የሚለው ላይ ትሞላዋለህ ወደ Best Bet account ይመለሳል ማለት ነው እሺ እሺ ሞክረውና እምቢ ካለ ደውልልን እሺ እሺ እሺ መልካም ቀን